ጤና ይስጥልኝ የኢትዮ ብዕር መረጃ ማዕከል ባኮም ልርዳው።
ከአዲስ አበባ ድሬዳዋ ባቡር ትኬት እንዴት ነው የሚገኘው?
ባቡር ትኬት ስቴዲየም ጋር ወይም ደግሞ ጀሞ ሶስት ጀሞ ሁለት ፉሪ አደባባይ አለ አይደለ?
ጀሞ ሁለት ፉሪ አደባባይ።
አዎ ጀሞ ሶስት ወደ ጀሞ ሁለት ስልካቸው ይኖራል?
ሲሄዱ አደባባዩ ላይ
የስቴዲየሙ ወይም የአንዱ ስልካቸው ይኖርሃል ማግኘት ይቻል የትኬት office የባቡር እንኳን የለንም። ይሄ የበረራ መረጃ የአውሮፕላን ነው የምንሰጠው።
okay እንደዛ ነው። እሺ እሺ እሺ። ግን አመሰግናለሁ ስለነገርከኝ።
እሺ፣ ስቴዲየም ችግር ይገኛል የለም።
ካልክ ነው
እሺ እሺ።
እ እ
ይሄኛው ትኬት office ነው።
እሺ እሺ። በቃ ይከፍታል። thank እሺ፣ እናመሰግናለን ስለደወሉ።